አለው ጤና ይስጥልኝ። በሱ ቤት በጣም ደስ ይበላል። አብሮ ይስጥልን።
እሺ ምን ነበር? ይቅርታ ሰላም ዳዊት አሶሳ ምን አልከኝ?
ዳዊት አሶሳ እሺ ዳዊት
እ ተስፍሽን አገናኘኝ እሺ እሺ
እዚህ ጋር አልነበረም እንዴ? እዚህ ጋር ነበረ እንዴ?
hello ተስፍሽ ወይ ዴብ እንዴት ነህ?
አለሁልሽ። እንዴት ነሽ?
ሰላም ነው አባቴ።
ይመስገነው።
አለን አለን።
እኔ የምልሽ እሺ
spin ኑ በ viewer አይሰራም እንዴ? ጂአር ኧረ ይሰራል። game ሙ አልመ- ከተደረገ shop ፑ ላይ ይኖራል። ምናልባት game ሙ የለም ይሆናል አንተ ጋር game ሙ ካልተደረገ shop አለ። አይ እንዴት መሰለ ሰላሳ ሀያው ላይ ሁለቱ TV display ሆኗል already።
እሺ ሶስተኛውን ቲቪ እንዴት ነው display ማድረግ የምንችለው ብዬ ነው።
እ፣ ሶስተኛ display detect ያደርጋል። አንዳንድ ኮምፒውተሮች detect አያደርጉም፣ support አያደርጉም ሶስት display።
ይሄማ አያደርግልንም ከሌላ ኮምፒውተር አድርገን ነው ግድ ሰላሳ ሀያ መሆን አይጠበቅበትም ለ viewer ብዬ ነው።
በ viewer እሱ ምንም ችግር የለውም። በሱ በሱ ማድረግ እንችላለን፣ ችግር የለውም።
ስለዚህ እኮ ከሌላ እንትን ጋር አገናኝተን በ viewer ቀጥታ ለመክፈት ነበር ሀሳቡ።
ይቻላል እንደዛ ማድረግ። አዎ እምቢ አለክ?
አይ ልጠይቅ ብዬ ነው። ዲሽም አለ ብለኝ ነበር ብዬ ነው።
አይ በዲሹ ቶ አንድ በ viewer ይሻላል። ዲሹ ሁሉም አንድ ላይ ስለሆነ አይመችም።
viewer ይሻላል።
viewer ይሻላል። አዎ
OK፣ ስለዚህ እንትኑን ታደርግልኛለህ ማለት ነው።
በቃ ዝም ብለህ viewer ምናምን ትሏል እንኳን ክፈታትና ከዛ full screen ታደርገዋለህ። ምንም እንትን አይታይም። ይሄ ክሮም ምናምኑ ራሱ አያስታውቅም። ቲቪ ነው ይመስለው።
እሺ በቃ ኢንሻአላህ ሃርድዌር አይዲውን ማስገባት ነው አይደለ?
ፓርቲ ላይ ስታስገባ ጌሙን እዛ ያመጣልሃል። ስፒኗን መምረጥ ነው
በቃ ፒስሽ ሲሌባ